hello ወይ ጤና ይስጥልኝ። ሰላም ነው?
እግዚአብሔር አዎ፣ እግዚአብሔር ይመስገን። አለሁ። ቴክኒክ ዛሬ ይሰራሉ እንዴ?
ይመስገን። ለማስመዝገብ ፈልገው ነው?
አዎ፣ አስመዝግቤ ነበር ግን አልመጡልኝም፣ ወይም አልደ የደወለም የለም። ዛሬ ነው ያስመዘግብ።
አዎ፣ ዛሬ ካስመዘገቡ ደንበኛችን እሁድ ነው፣ ነገ ነው የሚስተካከሉት።
ኦ አይ፣ ዛሬ በጾሙ እሺ፣ እሺ፣ በቃ አይለ ማወቅ ነው ወይ የራሴን አማራጭ ወይ ብላ። እሺ፣ አመሰግናለሁ።
ሌላ ምርድስ ነገር አለ?
አይ፣ ምንም የለም። በቃ እሱን ነበር የለም።
እሺ፣ እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ